ሄሎ ሄሎ
ከአማን ከአዲስ አበባ አማን
ከአዲስ አበባ አማን አማን አዎ ለመቼ?
ከነገ ወዲያ
እሺ መሄጃ ነው ደርሶ መልስ?
እ?
መሄጃ ነው ደርሶ መልስ?
ኧረ ለመሄድ
እሺ ቴፒ ቀጥታ የለም ነው ያልሽኝ አይደለ? ለሚዛን ቴፒ
ሚዛን ቴፒ የለም።
የለም ሚዛን ቴፒ ቀጥታ ፍላይት የለም። የሰጠኝ አይደለም። አማን የት ነው?
አማን እ እ
አማን የት ነው? የት የት ያለ እዛው እዛው እዛው አካባቢ ነው ማለት እዛው አካባቢ ትንሽ እንትኑ ይለያያል። ሚዛን አማና ሚዛን ቴፒ የሚባለው
እሺ አማን ፍላይት ኢትዮጵያ ነው ደቡብ ያለው?
ክልል ውስጥ እ? እ? እ?
እሺ ካለው ሊሉት አማን ፍላይት ካለ
እሺ